እየተሳቀ እየተሳቀቅበት አሰራም መቼም አሰራም።
እንደው ብታደርግ ራሱ ምን እንደዚህ አይነት ነገር ለማድረግ ወዳሉ ቢመጣል ለሰው እንኳን አታወራም። እንደዚህ አደረግ ሰው አትናገር።
ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን። ክላሱን ለመከታተል ፈልጌ ነበር። ዶንኪዲው እሺ፣ ስሞትን ማልበል
ግን ቆይ information መጀመሪያ ብጠይቅሽ አይሻልም?
ይቻላል? እሺ፣ እሺ ክፍያው ምናምን እንዴት ነው?
class ኡ የሚሰ- class ኡ የሚሰጠው ለሶስት ወር ያህል ነው።
እሺ እ፣ በሳምንት ሶስት ቀን ነው የሚሰጠው።
በሳምንት ሶስት ቀን።
በሳምንት ሶስት ቀን እሺ
አጠቃላይ class ኡ ሀያ credit hour ነው።
እሺ
አንድ credit hour 750 ብር ነው። በአጠቃላይ 15000 ብር ነው። እ፣ እስከ እስከ መስከረም 25 ማለትም እስከ ሰኞ የሚከፍሉ ከሆነ ደግሞ እ፣ discount አለ 34% discount አለን። 10 ሺህ ብር ነው ማለት ነው እስከ የካቲት 25 ለሚከፍሉ ደንበኞቻችን okay። እሺ እሺ።
ልመዝግቦት።
አይ ቆይ ልጠይቅሽ ብዬ ነው። በተጨማሪ እንትን class ኡ የሚሰጠው የት ነበር?
ክላሱ የሚሰጠው አያት ተስቢ ሲኒማ ጋ ነው። በአካልም በኦንላይንም መውሰድ ይቻላል ክላሱ።
ኦኬ
ቀዳሚ ነው በማሊያ መሸጥ።
አመሰግናለሁ። እሺ በቃ አስቤበት እደውላለሁ።
እሺ ይህም በቀደም አንተ ነው